Hello? Hello? Hello
ዳዊትም
አቤት ዋሽንግተን ሆስፒታል ነው ደወሉ። ይቅርታ መስመር አዎ ደውዬ ነበር ሙዬ ከምመጣ ብዬ እዚሁ ጎረቤታችሁ ስለሆንኩኝ እሺ፣ እንትን እኔ ኢሴ ነበር የምሰራውና አሁን Crestor እዛም የለም ስላሉ ባለፈው ከእናንተ ጋር ተመርምሬ ወስጄ ነበር። ቆይቷል፣ በጣም ቆይቷል። አሁን አላችሁ ወይ? መጥቼ ነገ ጠዋት እ፣ ካርድ አውጥቼ እንትን ብል ይ- ማዘዝ ይቻላል? ታዙልኝ።
ምን አላችሁ?
ክሬስቶር ፋይቭ ሚሊግራም
ክሬስቶር አዎ የእንትን የኮሌስትሮል እና ብመጣ እናንተ ጋር ካለ እኔ Cigna ካርድ አለኝ።
Check ላድርግሎት። ይቅርታ እሺ ማይ እሺ እሺ።